hello ጤና ይስጥልን Best Bet hello hello ጤና ይስጥልን Best Bet አብሮ ይስጥልን። betting ነበር ኮድ ልናገርና ማስመለሻ ምናምን ካለው ብዬ ነበር።
እሺ ንገረኝ፣ cashier ኮድን ንገረኝ።
አስራ ሶስት አስራ ሶስት ሰላሳ ሁለት እሺ ዘጠና ስምንት
እሺ አርባ ሁለት
እሺ የለውም። እሺ የትኬት ሶስት ጨዋታዎች ወጥተውብሃል
ሶስት ወጥቷል።
አዎ።
አምስት ቡድን ነው።
እኮ ከአምስት ቡድን አንድ ሁለት ሶስት አራት አምስት ስድስት ነው የመረጥከው።
አዎ አርባ ዘጠኝ መጨረሻ አይደል ስልክክ?
አዎ አዎ አራት ሶስት ጨዋታዎች ነው የወጡብህ፣ ሁለቱ ብቻ ነው ያለፉልህ።
እሺ እሺ መልካም ቀን ስለደወልክ እሺ እሺ